hello
hello ጤና ይስጥልኝ። ሀዲስ ምን ልርዳ?
ቅድም ደውዬ ነበረ። ኤፍኤም ሶዶ የሚል cashier ዛሬ አልሰራ ብሎ ነው እንዲህ ብሏል።
ኤፍኤም ሶዶ። እሺ አንዴ ቆይሽ፣ አንዴ ጠብቀኝ። አረካ ነው።
አዎ ኤፍኤም ሶዶ አረካ
okay። ምንድን ነው የሚለው?
login ምናምን ብሎ ይገባና ማለት ነው ቤት ውስጥ player player ላይ cash cashier ኡን ስንጭን አያስገባም። normally ticket ማውጣት አንችልም። በቃ login ብሎ ብቻ ይገባል ውስጥ እና ሌላ ቤት ምናምን ምናምን ውስጥ አያሰራም፣ አይገባም።
okay AnyDesk ትል ካለ እዛው ላይ
ምን አልከኝ?
AnyDesk AnyDesk ላክና እዛው ላይ check እናድርግልን።
ኤኒ ዴስክ ላክል ላክልኛው በዛው በቴሌግራም። እሺ በቴሌግራም። እሺ እሺ አዎ